ስለዚህ ሄሎ ሄሎ ሄሎ ወይ
ኦርደር እንድታስወጪልኝ ነበረ።
ለምን
ባግ የለኝም ቦርሳ ባግ ከቻኖ ሊናያስት እና ይደፋብኛል። ለዛ ነው።
ኦርደሩም ኦርደሩ ፒዛ ነው እ አረ ፒዛ አይደለም የቻኖ እስኪ ሊ ኦርደር ንገረኝ ነው።
ኦርደር ነበር እሺ ቆይ እስኪ ያለውን ነምበሩን ንገረኝ
ስልሳ ስድስት ሀምሳ ሰባት
what ስልሳ ስድስት ሀምሳ ጠብቀኝ ሰባት አንዴ ልጠይቅ ለ dispatcher ኦችህን እሺ እሺ።
dispatcher ኦች ተሜ አሁንም waiting እየገባ ነው ሌላ ስም እኔ ጋር እየገባ ነው wait ግን ለማንም አልደወልኩም እኮ ለማንም ግን አልደወልኩም ቆይ ልጨርስ ልጨርስ እሺ ወይ complain ያለሽ አዎ ከየት ያነሳው ነው ማነው ስለዚህ እ፣ ልዑል ከቻኖ ሊናያስ
ልዑል አ ሄሎ ልዑል ሄሎ፣ አ- አቤት ምን ታዲያ ፒዛ አይደለም ኦርደሩ ምን እኮ አለ አዎ፣ ምንም እኮ ቻኖ ችግር ሊ- የለውም ብታደርሰው አረ እና ስለሚደፋብኝ የቻኖ ሊ ነው። አርሺ ኦርደር- ስለማውቀው ነው።
አይ
አርሺ ከዚህ በፊት እንግዲህ ይሄ ስለማደርግ ኦርደር አሁን በዚህ ምክንያት አሁን በዚህ ምክንያት ኦርደር አናወጣም በመጀመሪያ ደረጃ አንድ አ- ነው አይደለ ስቴሪፍ ላይ አስወጥቼ ቬጅ እኮ ኑድል ነው ስለማውቅ የሚለው ነው።
አንድ ይዤ እኮ አላውቅም።
አይወጣም ለዛ ነው እኮ አይወጣም እንደዚህ ኦርደር አይወጣም
ለቲም ሊደር እኮ ተናግሬያለሁኝ እንደዚህ እኮ ምን አለት እንዲደርህ እ ቦርሳ ከሌለኝ እንትን እንደማለት ምን እንደማትስ እ አራ እንደምሰራ ነው ንገራችሁ። ዜሮ አንዳንድ ቤት ያስ አይሆንማ እንደዚህ እኛ ደግሞ እንደዚህ አይነት አሰራር አናውቅማ ልዑል አይ.
የኦርደር በፒዛ ባግ ብቻ ነው የሚሰራው አይ የፒዞን እኮ አይደለም አው ዞማ እኮ ስለደፍ
አንድ እኮ ነው አይደለ አንድ ነው አንድ item ነው አሱማ አይ እኔ ስለሚደፋ በቦርሳ አንድ ሲሆን item ነው አንተ እንዳይደፋብህ አድርገው ሰደው አንድ item ነው በዚህ ምክንያት order አናወጣም ለምንድነው መሰለኝ?
እሺ